hello ጤና ይስጥልኝ ዶንኪ ኪዩ
stand-up comedy ቦታ ለማስያዝ ነበረ።
እሺ ይቻላል። ነገ መጋቢት አስራ አራት አስራ ሁለት ሰዓት ይጀምራል። እርስዎ ቀድሞ መምጣት ይችላሉ።
እ፣ እኮ እ፣ እሺ የት ነው ስሞትን ይንገሩን።
የት ነው የምትሄዱ?
ቦታው ሴሚሲ ሚካኤል Economics Association ህንጻ አዳራሽ ነው።
አይ መግቢያ ትኬት ምናምን እ፣ መግዣ ካለው ብዬ ነው። ወይስ እዛው ነው?
እ፣ መግቢያ አራት መቶ ብር ነው። ትኬቱ እዛው ያገኛሉ። ከስድስት ሰዓት ጀምሮ እዛው ያገኛሉ ቲኬቱ።
ስለዚህ ቦታ ካስያዝኩኝ አሁን ነገ በፈለግኩት መምጣት እችላለሁ ማለት ነው።
ስለዚህ ለመዝግቦትና ቀድሞ ቦታ መያዝ ይችላሉ። እ እ፣ እሺ እሺ።
ስሞትን ይንገሩኝ። እሺ ምንተስ ነው ታይቁ
እሺ፣ ስልክ ቁጥር ይንገሩኝ።
ሰላሳ ስምንት ሰላሳ ስምንት
አስራ አምስት ዜሮ ይቅርታ አንዴ ቆይ ስድስት አርባ ሰላሳ ስምንት ዜሮ ስድስት አይ ሰላሳ ስምንት አስራ አምስት
አስራ አምስት ዜሮ ስድስት አርባ አምስት
ዜሮ ስድስት አርባ አምስት እ፣ እሺ ለስንት ሰው ቦታ መያዝ የፈለጉት?
አንድ ሰው።
እሺ እ፣ ስለዚህ አስራ ሁለት ሰዓት ይጀምራል። ነገ ቀድሞ መጥተው ትኬቱን እዛው ያገኛሉ። መግቢያ አራት መቶ ብር ነው።
ችግር የለም።
እሺ እሺ እናመሰግናለን። እሺ